ሄሎ ከብቻ የነበረ ተቋረጠ።
አቤት
ከብቻ የነበረ ተቋረጠ። ኢትዮጵያ አዎ ቲን ነምበር ስቲን ኩል እሺ፣ ተጠያቂ ክላስ ባርና ሱራት ነው።
አዎ አዎ የኔ እናት እሺ፣ አሁን ማሽኑ አብሮ ተገናኝቶ ነበር ወይ?
አዎ ከዚህ ማስመዝግብ በ- ይግላል በጣም እ ስለዚህ አሁን የሆነ ሰሪ አንድ የመጣና ኦክሲጅን ካልመጣ መስራት አልችልም ብሎ አለ። አሁን ኦክሲጅን አምጥተዋል እሺ፣ አሁን ጌታ እና ይግላል በቃ በጣም ይግላል። እ፣ አረፋ ከዚህ በፊት አልገባም፣ እንደዚህ አልታሸገም በደንብ ይሄ ማውረጃው። ከዛ የበላይ እዛ ተግባራት ጋር መጥቼ ሁሉ አመልክቼ ሰጥቻለሁ ምናምን ብሎ ቤት እንዳለ ነው ያስጠቀለቀው። አንዴ በደንብ ይሰራልኝ እኔማ ቤት። ሄሎ
ይሰማል አይሰማዎትም?
እ፣ ስልክ ነው መሰለኝ እንደዚህ አንጎል የሚያደርገኝ። ሄሎ እሺ፣ ተጠያቂ አይሰማዎትም?
ሄሎ፣ ይሰማል አይሰማዎትም?
ወይኔ በቃ ትልኪልኛለሽ?
አዎ፣ አስተላለፍ እሺ እሺ፣ የእኔ ቤት አመሰግናለሁ። እሺ መረዳት ነገር ይኖራል። ሌላ መረዳት ነገር ይኖራል። ደንበኛችን አይሰማዎትም? ስራ ደውልና አመሰግናለን። ከዚያ ምድረስ በኋላ ስለ አገልግሎቴ ሀሳባችሁን መልካም ጊዜ ይሁንላችሁ።